Buenas, ልብስ ሄሎ፣ ሰላም እንዴት አደሩ? እግዚአብሔር ይመስገን።
ስልጠናው ጋር ለመመዝገብ ነበር።
እሺ ስም አልበል ማን አሉኝ? ይቅርታ ይነበብ ትእዛዙ፣
ድምፅ ይቆራርጣል።
ይነበብ ትእዛዙ፣ ይነበብማ ይነበብ ትእዛዙ። ሄሎ
ወይ ድምፅ ትንሽ እንትን ያስቸግራል። ወይ መሰረት ትደውልልኛለህ?
እሺ፣ እሺ።